ሄሎ ጤና ይስጥልኝ ቤስት ቤት እንዴት ናችሁ? ሰላም ነው?
ሰላም
game ተጫውቼ ማለት ስልክ ቁጥር ልንገርሽ እምቢ አለ ወደ account ነው ይላል።
Okay withdraw ለማድረግ ነው ወይስ ምንድን ነው?
አዎ withdraw ለማድረግ ነው ለወደ ራሴ account ለማስገባ game ተጫውቼ ነው ያለ Okay እሺ ወጥቷል ከ account ተቀንሷል
እዛ game ላይ ነው ያለው። ወደ account ኡ ለመላክ እምቢ አለ ወደ ራሴ account ፈልጌ ምንድን ነው የሚልህ?
withdraw something is wrong you have reverted your balance with this try again later ይላል።
Okay ስንት ብር ነበር withdraw እያደረክ የነበረው?
ሁለት ሺህም ፈልጌ ሁለት ሺህ ስድስት መቶም ፈልጌ እምቢ አለ።
Okay እሺ ቤስት ቤት ቁጥር አሁን የደወልክበት ነው?
አራ ይሄ አይደለም ዜሮ ዘጠኝ እሺ እሺ
አርባ ሶስት እሺ አንዴ ጠብቀኝ። እሺ ዜሮ ዘጠኝ አርባ ሶስት እሺ ሰባ
እሺ ዘጠና ዘጠኝ እሺ ሰላሳ ሰባት
ሰላሳ ሰባት አዎ
ቁጥሩን በስነ ስርዓት በድጋሚ ትነግረኛለህ?
የስልክ ቁጥር አዎ ዜሮ ዘጠኝ አርባ ሶስት እሺ ሰባ እሺ ዘጠና ዘጠኝ እሺ ሰላሳ ሰባት ሰላሳ ሰባት ይሄ ቤስት ቤት ላይ register አልተደረገም። አሁን የነገርከኝ ቁጥር እ
አሁን የነገርከኝ ቁጥር ቤስት ቤት ላይ register አልተደረገም። ሌላ ቁጥር ካለ ንገረኝ።
ሌላ ቁጥር እም፣
በዚህ ነው የተጫወተ ያንን ጌም ላይ ምን- ምን አይ ላይ?
አርባ እ?
ሶስት ሰባ ዘጠና ዘጠኝ ሰላሳ ሰባት የለም።
ብልብል ጌ- ከነማን ተበቴ ከነማን በንቴ ጌሚ እ? ብልብል ብራን ቀብደ ሲኒ ብራስ ኬስት እ? እንደምን ይዛን ሄሎ ሄሎ
ሄላ ኦ እ- እና ድጋሜ በዚህ ተከብቼ አይጠፋማ ብር ይዛዛለ
እ register እንዳርግ ከዚህ እዛ ላይ register አልተደረገም። register ማድረግ ነው የፈለግከው
እና በዚህ ታጫውቼ ነው የበላው እኮ ብር ራሱ እኮ አሁን ይኸውልህ ዜሮ ዘጠኝ አርባ ሶስት ሰባ ዘጠና ዘጠኝ ሰላሳ አራት ሰላሳ ሰባት የለም register አልተደረገም።
እሺ
ሌላ አለ
እ ሌላ አለ ቁጥር ሌላ ሌላ ቁጥር አዎ
ዜሮ ዘጠኝ እሺ ዜሮ ዘጠኝ እሺ ዜሮ ዘጠኝ አሁንም ዜሮ ዘጠኝ ሁለቴ ነው ዜሮ ዘጠኝ ሀያ ሁለት እሺ ሰላሳ ሰባት እሺ ሀምሳ ሶስት እሺ እ ዜሮ ዜሮ
ይሄኛውም ሬጅስተር አልተደረገም። እሺ
እሺ እሺ